ሰላም ነው።
Hello ሰልዬ እንዴት ነሽልኝ?
አለው እንዴት ነህ?
እንዴ ናፍቀሽኝ ናፍቀሽኝ በቃ እኔማ ዝም ብዬ ልደውልላት እኮ ነው።
ኧረ እባክህ።
የምሬን ነው በቃ ሰላም ነሽ አይደል?
አዎ ነኝ።
አረ order ነበር ልንገርሽ ይኸውልሽ ስልሳ ሁለት ሰማንያ ሁለት ጃልሜዳ ነች customer ዋ ጃን ሜዳ የት አዎ፣ ነበረ?
ስልክ- ከስ- የት ጃልሜ- ክፍለ ከተማ ላይ?
ጃልሜዳ እንደውም ለጥምቀት ሎሚ ተወርውሮብሽ አያውቅም? ካልሆነ ችግር የለም ወርውሬን ያሳይሻለሁ። ይዤሽ ሄድና ለጥምቀት ፊን አድርጊልኝ በቃ እሺ፣ system ኡ ላይ ግን ጃን ሜዳ ብሎ ነው የገባው።
አዲስ አበባ በቃ እሺ፣ እሺ አባዬ